That's right.
Don't know my
ነው መላለው መላለው መላለው መላለው ፍቅርን ለኛ ካለው መላለው መላለው መላለው መላለው ፍቅርን ለኛ ካለው መላለው መላለው መላለው መላለው ፍቅርን ለኛ ካለው አረመላ ከብቶች ላሰማራ አረመላ አረመላ ማልጅ ስነሳ አረመላ አረመላ አንቺ ሞንጭ ብዘሽ አረመላ አረመላ ውጭ ወደ ማሳ አረመላ አረመላ እኔ ክብት ስረኛ አረመላ አረመላ አንቺ ወፍ ጠባቂ አረመላ አረመላ አደራሎ ሰጠን አረመላ አረመላ ያ ፍቅር አዋቂ አረመላ አጥብቀሽ አሰርሽው ጥፍት መቀነትሽ እንድትመጪው መጣኩን ላየው ሴትነትሽ ገሳው ሜሎ ይኩን ማማው ሰረገላ ወፎች ሚዜዎችን ጫጉላው የዛፍ ጥላ የቋጠርኩት ቂጣም ኬኩኖን ይቆረስ ብቻ ከፍኝና ነው የልባችን ይድረስ ሀገሩም ይሸኘን ኮያለ በልታ በአንድ ቤት ይደምቃል የጎጃም ጨዋታ ሲለው መታ መታ መታ ጎጀ መታ ናርገው መታ እስኪ መታ መታ መታ ጎጀ መታ ናርገው መታ መታ መታ እስኪ መታ ጎጀ መታ መታ መታ መታ መታ መታ መታ መላለው መላለው መላለው መላለው ፍቅርን ለኛ ካለው መላለው መላለው መላለው መላለው ፍቅርን ለኛ ካለው መላለው መላለው መላለው መላለው ፍቅርን ለኛ ካለው መላለው መላለው መላለው መላለው ፍቅርን ለኛ ካለው አረመላ አስር ከብት ሲያርዱ አረመላ አረመላ ወይን ጥስ ሲያወርዱ አረመላ አረመላ ሲደምቅ ሰርጋቸው አረመላ አረመላ በወዳጅ ዘመዱ አረመላ አረመላ ስንት ድግስ አየ አረመላ አረመላ በገጠር ከተማ አረመላ አረመላ ማን እንደዛ አፍታጉላ አረመላ አረመላ ማን እንደኛ ማማ አረመላ አጥብቀሽ አሰርሽው ጥፍት መቀነትሽ እንድትመጪው መጣኩ ላየው ሴትነትሽ ገሳው ሜሎ ይኩን ማማው ሰረገላ ወፎች ሚዜዎችን ጫጉላው የዛፍ ጥላ የቋጠርኩት ቂጣም ኬኩኖን ይቆረስ ብቻ ከፍኝና ነው የልባችን ይድረስ ሀገሩም ይሸኘን ኮያለ በልታ በአንድ ቤት ይደምቃል የጎጃም ጨዋታ ሲለው መታ መታ መታ ጎጀ መታ ናርገው መታ እስኪ መታ መታ መታ ጎጀ መታ ናርገው መታ መታ መታ እስኪ መታ ጎጀ መታ መታ መታ መታ መታ መታ መታ
She thought it's fine. strain my being to reflect. Caught in the web of material storms, so I'm shielding my ego and hiding my wants. Disconnect my radius, I'm edging to the fall. Disguise my vision, never caught up in their walls. Today we saw the signs, marginal oppression, the changing of times. Shadows creep up the chest, recline. Revelation is to divide and immobilize. The wounds never dried. Doses of vanity, every chase is a high. The tension is fragile, demands will slide. Disengage the rage, knowledge is pride. Kajipepo no kwa inye ofane na chuami. Kajipepo no kwa inye ofane na chuami. Kaya sane ya kaya kage na umamfoge. Matono. Omojimi. Kajipepo no kwa inye ofane na chuami. Kajipepo no kwa inye ofane na chuami. Kaya sane ya kaya kage na umamfoge. Matono. Listen to the silence and the loudness. The promise to restore us defined us. Broken pieces of our kindness. Wake me up when you've decided who I was, what's within. In my heart, in my being, in my jeans, black and green. Don't believe what it seems. The media propaganda is the make believe. They lie to you and I to pass the peace. The climate and the weather was death for we. Pharmaceutical waste on the next degree. I'm only saying what I see, these are hard days. New genetics in our food, where's the natural taste? Refugees and stormy seas living on the cold chase. Wake me up when we closer to the better days.
ትዝታ ይዘወትር ወደ እኔ የመጣ ትዝታ ይዘወትር ወደ እኔ የመጣ እፎይ የምልበት ሕይወቴ ገዛታ እፎይ የምልበት ሕይወቴ ገዛታ እኔ ሳልከፋ ምንድነው ቅሬታ? እኔ ሳልከፋ ምንድነው ቅሬታ? ስንት የተሰማኛለው በትዝታ ስንት የተሰማኛለው በትዝታ ርቄ አይሻለው በሀሳብ ትዝታ ርቄ አይሻለው በሀሳብ ትዝታ ተለይቼ ሲሄድ ቀንም ኮነ ማታ ተለይቼ ሲሄድ ቀንም ኮነ ማታ ምንድነው ቅሬታን እኔሳ ልክፋ ምንድነው ቅሬታን እኔሳ ልክፋ አንቺን የማይበት ወረት አይነ ይጥፋ ከድሮና መልሻችን ለጭብኝ ከድሮና መልሻ ትለጭብኝ ፊትሽ ፈገግ ብሎን እንድትቀበይ ዋዋ ዋዋ ዋዋ ዋዋ ዋዋ እኔ ሳልከፋ ምንድነው ቅሬታ? እኔ ሳልከፋ ምንድነው ቅሬታ? ስንት የተሰማኝ አለው በትዝታ ስንት የተሰማኝ አለው በትዝታ ከድሮና መልሻችን ለችብኝ ከትሮን አሜሪሻ ትለችብኝ ፊትሽ ፈገግ ብሎን እንድትቀበይ ፊትሽ ፈገግ ብሎን እንድትቀበይ የተሰማኝ አለው በትዝታ ስንት የተሰማኝ አለው በትዝታ ከድሮን አበልሽ አትለችብኝ ከድሮን አበልሽ አትለችብኝ ፊትሽ ፈገግ ብሎን እንድትቀበይ ርቃሻለሁ በሐሳብ ትዝታ ተለይቼ ሲሄድ ቀንም ኮነ ማታ ከድሮና ምልሽ ናትለወችብን ፊትሽ ፈገግ ብሎ እንድትቀበይ ዋዋ ዋዋዋዋ ዋዋዋዋዋዋ
እጃችሁ አይ ጉዴ አይ አይ ጉዴ አይ ጸባይና መልክን አብዝቶ የሰጠሽ አንቺ እኮ ድንቅነሽ ከሴት የተለየ ቁመናሽ ያማረ ሞገስ የለበሰ ፈገግታሽ ፀሐይ ነው ሁሉን አዳረስ ጸባይና መልክን አብዝቶ የሰጠሽ አንቺ እኮ ድንቅነሽ ከሴት የተለየ ቁመናሽ ያማረ ሞገስ የለበሰ ፈገግታሽ ፀሐይ ነው ሁሉን አዳረስ ጸባይና መልክን አብዝቶ የሰጠሽ አንቺ እኮ ድንቅ ነሽ ከሴት የተለየሽ ቁመናሽ ያማረ ሞገስ የለበሰ ፈገግታ ፀሐይ ነው ሁሉን አዳረስን Until it's ah, my kiss, my
Oh, yeah. Oh, yeah. ከአንቺ ጋር ስሆን ብቻ ነው ውስጥ የሚያገኘው ደስታ በቃ እመጣለሁ አውቀዋለሁ ልብ የሚወስደኝ ወደ አንቺው ፍቅር ነው በቃ እመጣለሁ ዛሬ ላይሽ ነው Oh, yeah. አንቺ ጋር አንቺ ጋር ናፍቄያለሁ መሳቅ ማውጋት እስኪነጋ በቃ እመጣለሁ ፍቅሬ እጣያ ስሆን ብርቅም ብሄድ ካገርም ብወጣ በቃ እመጣለሁ ዛሬ ላይሽ ነው ሁሌም ልሁን ካንቺ ጋር እኔ ያሎታን ፍለጋ ናፍቆት ስለምን ይግዳይ ልሁን ካንቺ ጋር ሁሌም ልሁን ካንቺ ጋር እኔ ያሎታን ፍለጋ ናፍቆት ስለምን ይግዳይ ልሁን ካንቺ ጋር ኦ ይኸው በቃ ዛሬ ቆረጥከው ሻንጣዬን በእጄ ይዤ ሄድኩ። የሐዘን ስሜቴን ትቼ ልሄድ ወደ ውዴ የትንፋሼን ሚስጥር በዐይኔ ላያት ሄጄ ኦ ካንቺ ጋር ስሆን ብቻ ነው ውስጥ የሚያገኘው ደስታ በቃ እመጣለሁ ፍቅሬ አውቀዋለሁ ልብ የሚወስደኝ ወደ አንቺው ፍቅር ነው በቃ እመጣለሁ ዛሬ ላይሽ ነው ሁሌም ልሁን ካንቺ ጋር እኔ ያሎታን ፍለጋ ናፍቆት ስለምን ይብዳይ ልሁን ካንቺ ጋር ሁሌም ልሁን ካንቺ ጋር እኔ ያሎታን ፍለጋ ናፍቆት ስለምን ይብዳይ ልሁን ካንቺ ጋር ሁሌም ልሁን ካንቺ ጋር እኔ ያሎታን ፍለጋ ናፍቆት ስለምን ይብዳይ ልሁን ካንቺ ጋር ሁሌም ልሁን ካንቺ ጋር እኔ ያሎታን ፍለጋ ናፍቆት ስለምን ይግዳይ ልሁን ካንቺ ጋር ካንቺ ጋር ካንቺ ጋር ዛሬ ላይሽ ነው ካንቺ ጋር ካንቺ ጋር ዛሬ ላይሽ ነው
December, December, December, December. ለምኔ ባትኖርልኝ የለሁም እኔ በነፍሴ
ይሻል ያምግህም ይመኝሻል ቶስ የራሱ አድርጎሻል
እረቶቶቶቶ እረተውተው ቀርቦላት ተሸንፈው እረ አንተ ሰው ከሆናት ቆንጅዬ ሌላ ታይም ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ላላላላ እረቶቶቶቶ እረተውተው ቀርቦላት ተሸንፈው እረ አንተ ሰው ከሆናት ቆንጅዬ ሌላ ታይም ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ ላላላላ እንዳሻ ትቅበት ትቅበጥበት ዳሌና ሽንቷ ይንቀጥቀጥ በግርማ ሞገሷ አንበርካኪ በሀበሻነቷም ማራኪ በነፍሴ ቅበጪ እስኪ ቅበጪ ቅብጥብጥ ዘነጭልኝ ዝንጥንጥ የሚያይሽ ሁሉ ሺቁጥቁጥ ይበል አይኑ ይበል ግልጥልጥ በነፍሴ ቅበጪ ይረዱሽም ባይረዱሽም ከኔ በቀር ሌላ አትወጪኝ ከአንቺ በላይ ፍቅር ማናለኝ የኔ ቆንጆ በይቅበጪልኝ ይረዱሽም ባይረዱሽም ከአንቺ በላይ ፍቅር ማናለኝ ቅበጪልኝ ይረዱሽም ባይረዱሽም ከአንቺ በላይ ፍቅር ማናለኝ የኔ ቆንጆ በይቅበጪልኝ
ዓለም ተረበሸች በዝቶ መከራው ክፋት ብቻ ሆኖ የሰው ልጅ ስራው ሲቀር ለሚቀረው ለዚች ከንቱ ዓለም ለሞላ መከራ ለተፋፋ ስላ እራሱ ሄዶ በጎሳ በቀለ እኔ እበልጣም ተለያደርሰው የት ሲባባል ሰው ልጅ ለጊዜያዊ ጥቅም ከቶ ወዴት ይሆን መጨረሻው ዓለም? ሲባባል ሰው ልጅ ለጊዜያዊ ጥቅም በጣም ያሳዝናል መጨረሻው ዓለም። ህሊናው ታውሮ ባስተሳሰቡ ከእንስሳ ወርዶ በጣም ያሳዝናል ሲኖር ወንድምየው ወንድሙን አሳኖ ዓለም መከራዋን በተናዋበት ስንቱ ወዶ ቀረ በቀር እንደ ዋዛ ከወንድሙ የኖር ባንዳ ብሩ ዝርቅንም ሳይቆጥር ሁሉ ተከባብሮ ወንድም ከወንድሙ የኖር ባንዳ ብሩ ዝርቅንም ሳይቆጥር ሁሉ ተፈቃቅሮ ማዕቱን አብርዶ አንድነት አድሎ ፍቅር ይስጠንና ያሳየን ፈጣሪ ታሪክ ተቀይሮ ዓለም ሰላም ሆና ማዕቱን አብርዶ አንድነት አድሎ ፍቅር ይስጠንና ያሳየን ፈጣሪ ታሪክ ተቀይሮ ዓለም ሰላም ሆና
Donna será con el